Hello ጤና ይስጥልኝ። ከ BGI ነበረ የምንደውለው።
Okay እሺ፣ ኦዳ ባር የት አካባቢ ነው ያለው? ቡራዩ እ እ
ኦዳ ባር ኦዳ እዚህ ሰፈራ አሊቢራ አደባባይ ያለ ጋርመንት ሰፈራ
አይ፣ ስለዚህ ሌላ ቤት ነው ያገኘ ነው ማለት እ ነው።
እ ሌላ ቤት ነው ያገኘ ነው። ስለዚህ TIN number አቸውን ይጠይቋቸው።
እሺ TIN number አቸውን ይጠይቋቸው። ሌላ ቤት ነው ያገኘ ነው እኛ በኦዳ ባርና ሬስቶራንት።
አዎ TIN number እኮ ነው አንሰጥም ብለው እየጠበኩኝ ነው ሰውየውን ሲመጣ ማኔጀሩ ነው እሺ። ስልክስ የማናጀሩን ለመስጠት ፈቃደኛ አይደሉም።
አ ስልክ አለ አግኝቻለሁ ስልክ ይንገሩኝ የማናጀሩን።
ለ- ልንገርሽ አዎ
ዜሮ ዘጠኝ አስራ አንድ አስራ አንድ
ስልሳ ሰባት ስልሳ ሰባት ሰማንያ አንድ ሰማንያ አንድ ስልሳ ሁለት
ሁለት ያየሁላቸው ነው። በዚህኛው ስልክ ተው የተመዘገበ ቤት የለም። ቤት አዲስ ሜቢኮ ነው?
ሞተሩ እ እ አረ የቆየ ነው ምን ያክል ጊዜ
አንዴ በጣም የቆየ ነው
ነው?
ሰፈራ አካባቢ እና ቤተ ጣና ምናምን አካባቢ ያሉ ናቸው እሺ፣ እንደዛ ከሆነ በቃ ማናጀሩን ያግኙትና ይደውሉልን።
እሺ እሺ